ሄሎ ሄሎ
ሰላም ረዴት ነኝ ይመስገን።
ከቤት ቤት ታዲያስ እንዴት ነሽ?
አለሁ።
እሺ ምን ነበረ ጥያቄ?
እ እንዳስ እንደላኩልሽ ነው ጥያቄ withdraw አድርጌ ነበረ
እሺ በዛ አሁን በላኩልሽ ቀን ማለት ነው።
አዎ ነገር ግን እስካሁን account ኤ ላይ ላይ አልቻልኩም ብሩን ነው ጥያቄ። የእኔ ችግርም ከሆነ ብዬ ስቴትመንትም አውጥቼ ነበር። ያው በስድስት ሌሊት ነው የላኩት የነበረው አዎ ከገባም ያው በሰባት ነው መግባት ያለበት አይደል? ምናልባት የዛን ያልሰሩ ብንል ጻፋዎች
እሺ አ- እሱን እሱን ከቻፖች ጋር ልኬላቸዋለሁ እንዳልኩ ባላንስድ ነው የሚለው እኛ ጋራ ግን ቼክ እሺ።
እንዲያደርጉ ከባንክ ጋር ቼክ እንዲያደርጉልን ልኬላቸዋለሁ። ግን ኦኬ።
ሁለተኛ ላይ የጠየከኝ አይ ቲንክ ዊን አድርጌ አልገባልኝም ነው አይደለ?
አይደለም እንደዛ አይደለም ጥያቄው okay እኔ account history ላይ ገብተህ ላክልኝ ያልኩት እሱን ነበረ። በቃ አይደለም።
ይሄኛው ከሆነ ጥያቄ ይሄን አሳውቃቸዋለሁ።
the same question ነው የኔ ጥያቄ።
በቃ ዱሜ አሳውቃቸዋለሁ።
ፌቨር ያልኩሽ ምናልባት ትናንትና win ያረኩት ነገር አለ ወይ ነው። በስምንት ስምንት ላይ የማየው ነገር ምንም የለም። ዛሬ win ያረኩት ነገር ነበረ። እሱ አዎ።
automatically ገብቷል። አስራ ሁለት ሀምሳ ብዬ order አድርጌው automatically ገብቷል።
አዎ፣ እ፣ ከስድስት ቀደም ብሎ በነበረ አንድ ወይ ሁለት ቀንም እንደዚህ win አድርጌ አስራ አራት ዜሮ ዜሮ ነበረ order ያደረኩ የነበረው እንዲህ withdraw እንዲሆን እሱ ገብቷል። አሁን አዎ።
መሀል ላይ የነበረችው የስድስት ሌሊት የት እንደደረሰች ማወቅ አልቻልኩ።
አዎ ጠይቄያቸዋለሁኝ እ፣ በቃ ቻፓዎችን አሁን እኛ ጋራ balanced ከሆነ የሚያሳየው እ፣ ገብቷል ነው እኛ normally እንትን የምንለው። ግን አንዳንዴ እንደዚህ አይነት ነገሮች
አዎ ይፈጠራል። ያው deposit ን አዎ።
ስናደርግ መሀል ላይ ተንጠልጥሎ ይቀር የለ communicate አድርገናችሁ እኮ አስተካክላችሁልናል ከዚህ በፊትም።
አዎ እኮ አሁን እ፣ ልኬላቸዋለሁኝ እንደመለሱልኝ አሳውቃለሁ።
thank you thank you ረዴት እኔም አመሰግናለሁ።
መልካም ጊዜ።
መልካም ቀን።